አዎ ካልጨረሽ አይ
ሄሎ ሄሎ ጤና ይስጥልን
አቤት ከ Flintstone Homes ነበር የደወልኩሎት ከምን ከምን Flintstone Homes
እሺ ምን ምን ልታዘዝ እ፣ ከዚህ በፊት ሰው ልኬሎት ነበረ ሙሉ መረጃ እንዲወስዱ መረጃ አግኝተዋል
ኧረ እኔ አላ- አላገኘሁም
እሺ ስለ አክሲዮን ጉዳይ አውርተን ነበረ አስታውሶታል እ፣ እ፣ እ።
ስለ አክሲዮን ጉዳይ
ኧረ ተሳስሻል እ፣ እንትን ይመራል
እሺ እሺ